በመጋባት ነው ይኖረዋል። ያው እንግዲህ የእኛን እንትን ታውቀው የለም ይኖረዋል። አይ ብትጠይቅ መልስ ታገኛለህ እኮ።
ሄሎ
ሄሎ አቤት ከቤት ቤት ነው የምደውለው።
እሺ አሁን upgrade ሆኗል። እሺ አርግቼዋለሁ እኮ ሀ- ሀያ ሺህ ስልሳ ሺህ አሁን አዘዋወርኩኝ በንግድ ባንክ።
እሺ እሺ እሺ መልካም ቀን።
እሺ እሺ እሺ